hello
አቤት፣ hello፣ ሰላም ነው?
ሰላም እንዴት ነህ?
ደህና ነህ?
አለን እግዚአብሔር ይመስገን።
እንደው እኔ እዚህ ቴሌግራም ላይ አይቼህ ነው እንጂ እዚህ መገናኛ ሀያ ሁለት ነው ያለህ?
ምኑ
እም?
ምኑ
ለምን?
አ- አ- ከአንቺ ሀያ ጋር ሁለት መሆን- መግ
እህ፣ እ?
አዎ፣ ሀያ ሁለት መገናኛ ሀያ ሁለት ነዋ።
አይ አይደለም፣ ቦሌ መድኃኒዓለም ነው። ምን ፈልገው ነው? ስኬ ቴክኖሎጂ ነበር። ምን ልብሳ
ሀይ አንቺ ፈልጌ ነው ከአንቺ ጋር መሆን ፈልጌ